ይስጥልኝ ዋሽንግተን ሕክምና ማዕከል።
Hello ጤና ይስጥልኝ።
አቤት።
አንተን የ CT scan ለማስደረግ ፈልገን እሺ፣ እና የ neck neck CT scan ስንት ነው ዋጋው?
እሺ፣ አንዴ ጠብቁ። ሁለት ሺህ አምስት መቶ ብር ነው።
ሁለት ሺህ አምስት መቶ ብር።
አዎ፣ እሺ አመሰግናለሁ። መጣ እሺ፣ እሺ።